ሄሎ ጤና ይስጥልን ቤስት ቤት
ሄሎ እንትን ቤስት ቤት ነው?
አዎ ቤስት ቤት ነው።
እሺ ይሄ የኔ አካውንት ዊንድሮ ትላለህ ብር
አቤት ዊዝድሮ ነው የ- የኔ አካውንት ዊንድሮ አሁን ሶማሌ አለ ሶማሌ የለም አማርኛ ነው ወይ እንግሊዘኛ አባት
ሶማሌ ሶማሌ ሶማሌ የለም
የለማ። እሺ እንቺ- የኔ አካውንት ምን ነው ዊንድሮ ብር ያስገባል፣ ግን አላ ላ እስካሁን አልገባም።
ኦኬ እሺ አንዴ መስመር ላይ ጠብቀኝ እሺ
እሺ
hello
አ ሰላም ጤና ይስጥልኝ ቤስት ቤት
እሺ ምን ሰላም ነው አይደል?
እግዚአብሔር ይመስገን
የኔ account withdraw ትላለህ ብር ላ እስካሁን አልገባም። ትናንትና ነበር።
እሺ ቆይ አንዴ
እሺ
okay እሺ ስንት ብር ነው አባ
አምስት መቶ ከሀምሳ ነው።
መቼ ዛሬ ነው አይ ትናንትና ትናንትና።
እሺ በዚህ በደወልክበት ቁጥር ነው አዎ ደርሶበት ሰባ ይሄ ነው ንገረኝ።
withdraw ትላለህ ላ እስካሁን አልገባም።
ንገረኝ እሺ ዜሮ ዘጠኝ
እሺ አምስት መቶ ከሀምሳ ነበር።
እሺ ንገረኝ ችግር የለውም ዜሮ ዘጠኝ
እ ሰባ እሺ
ዘጠና ስምንት
እሺ
እ ዘጠና ስምንት ምሐኮ ሀይ እን ሰማንያ ሀያ ሀያ አንድ ሰማንያ ሀያ አንድ
ቆይ አንዴ ዜሮ ዘጠኝ ሰባ ዘጠና ስምንት ሰማንያ ሀያ
ሀያ አንድ ሀያ አንድ ሀያ አንድ
መጨረሻ እሺ አባቴ ቆይ አንዴ